hello hello እ ሰላም ከ ChipChip ነበር የምደውልልዎት ቶኩማ እሺ ይቅርታ order አድርገውን ነበር እና driver ሲደውል አሁን እያነሳሁለት አይደለም ስልክ እና okay።
እንዴት ና የ group team ኡ አያነሳም?
ሆርዶፋ ነበር አይደለ
አዎ አዎ አልገባም።
ጭራሽ አያነሳም እኔም ሞከርኩለት እንዴት እናርግ ተቀያሪ ቁጥር የእርስዎን ልስጠው መረከብ ይችላሉ አዎ ይች- ይችላለሁ፣ ችግር የለውም።
ኮድ አሉት ኮድ ግን የሚረከቡት ኮድ?
ከሆርዶፋ ነው እሱን ልጠይቀው። አይ ኮዱን ልኮልኛል ትላንት አለኝ ስለዚህ እኔ ስለዚህ በቃ የእርስዎን ቁጥር ልስጠውና ይረከቡት ጋር። ይቻላል።
እሺ እሺ መልካም ቀን ይሁንልዎት እሺ።